ተመስገን ኃይኔ ፈገግታሽን አይተው የኔ ዓለም ብሩህ ሆነ ቀኔ ውበትሽን አይተው የኔ ዓለም ዘረፈልኝ ቅኔ ይመስገን ይመስገን ሀሳቤ ስላንቺ ተጠቦ የኔ ዓለም አደብ ገዛ ቀልቤ ስላንቺ ተጨንቆ ዓለሜ ፍቅር ገባ ልቤ የውበትሽ ቀላ ጭጋጉን ጠረገው ቤቴን አደመቀው ህልሜን አተለቀው ሙሉ ሴትነትሽ ጉድለትን ሸፈነው የፍቅርሽ ይዘቱ ሕይወት ለወጠው ባለማይገኝም አንቺን የሚመስል ደስ ደሞን አምታይ ሞናሊዛ ምስል አቻ የለሽ አንቺ ሚዛኔንነቴ አምላኬ ሰራሽ ወስዶ ከአጥንቴ ለአንቺ ማመለከት ሲነፋ ለአንቺማ በይፋ ለአንቺማ ነጋሪት ሲመታ ሚስጥር የሚፈታ ለአንቺማ ጨረቃዋ ትውጣ ለአንቺማ ጌጣ ለአንቺማ ውበትሽን አይታ እድመት ፈገግታ ይመስገን ይመስገን አይኔ ፈገግታሽን አይተው የኔ ዓለም ብሩህ ሆነ ቀኔ ውበትሽን አይተው የኔ ዓለም ዘረፈልኝ ቅኔ ይመስገን ይመስገን ሀሳቤ ስላንቺ ተጠበው የኔ ዓለም አደብ ገዛ ቀልቤ ስላንቺ ተጨንቆ ዓለሜ ፍቅር ገባል እንዳይረብሻለው የውበትሽ ጤዛ ለማማር መድመቅሽ እሆናለሁ ቤዛ በጭንቀት ባይ ስላት ትናንት ሞናሊዛን ዛሬ አትለፋም ነበር የውበት አክሊሏን ሙሉ ሴትነትሽን ዞትር አስባለሁ ለደስታ ሰላምሽ እንቅልፌን አጣለሁ እድሜ ጸጋ ሰጥቶሽ ኑሪ ለዓለም አንቺ እኔ ካህን ሆኜሽ እኖራለሁ ላንቺ ለአንቺ ማመለከት ሲነፋ ለአንቺማ በይባ ለአንቺማ ነጋሪት ይመታ ሚስጥር የሚፈታ ለአንቺማ ጨረቃዋ ትውጣ ለአንቺማ ጌጣ ለአንቺማ ውበትሽን አይታ እድመት በፈገግታ ለአንቺማ መለከት ሲነፋ ለአንቺማ በይባ ለአንቺማ ነጋሪት ይመታ ሚስጥር የሚፈታ ላንቺማ ጨረቃዋ ትውጣ ላንቺማ ጌጣ ላንቺማ ውበትሽን አይታ እድመት በፈገግታ